ሄሎ
ሄሎ ሰላም፣ እንዴት ዋሉ?
እንዴት ዋልሽ?
እግዚአብሔር ይመስገን።
አለን። አንድ የሆነ standup comedy አለ መሰል ሰሞኑን አይደል? ቅዳሜ ነው ለነገ። ምንድን ነው የምናደርገው? የት ነው የምንከፍለው? ወይስ መ- account ላይ ልክልዎታለሁ። በስልክ መመዝገብ ይችላሉ። account ልክልዎታለሁ። በዛ transfer ማድረግ ይችላሉ።
እሺ፣ ከዛስ? ቦታስ እዛው ነው?
ቦታ ቦታ ማለት የት ነው ቦታው?
ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያዎች ህንጻ ላይ
አሀ፣ እሺ፣ ላኪልኝ። እሺ፣ ስለዚህ ከፍሎ መሄድ ብቻ ነው በሰዓት።
መዝግቦት መጀመሪያ ስም አለበት።
እሺ፣ ቢኒያም ሁለት ሰው ነን።
ችግር የለውም። ቢኒያም ማን ኃይለ ማርያም
ስልክ ነው ያዝ። አቶ ቢኒያም ዜሮ ዘጠኝ አስራ አንድ አስራ አንድ ዘጠና አንድ ዘጠና አንድ ሀምሳ ሰባት አስራ አምስት ሀምሳ ሰባት አስራ አምስት ሀምሳ ሰባት አስራ አምስት አስራ አምስት እሺ። የስንት ሰዓት ነው ማየት የሚፈልጉት?
የስንት የስንት ሰዓት አለ?
የስምንት ሰዓት እና ምሽት ሁለት ሰዓት
አይ የስምንት ሰዓት ይሻላል።
እሺ text አደርግለታለሁ። አሁን እሺ thank you ሁለት ሰው ነው የምታረ ምን ችግር የለውም አይደል? በ- በአንድ ሰው መዝገብ ችግር የለም።
ታንኪ እሺ መልካም